চেক করছি তো Ora bak. Alo.
Hello, hello.
ሰላም ነው ተስፋዬ?
ሰላም እግዚአብሔር አለ እንትን ቤስት ቤት ቻት ላይ ቮቸር ኮድ ፖስት አድርገህ ነበር መሰለኝ።
አዎ አልከ አልመጣልኝ ብሎኝ እኮ ነው አዎ እዛ ላይ ብዙ ሰው እኮ ነው የሚያየው። አጥፋው እሺ።
እ እ?
ብዙ ሰው ነው የሚያ- የሚጠቀመው እና ብዙ ሰው ነው የሚያየው። አንተ አንዴ ስትልክ
አዎ ብዙ ሰው ነው የሚያየው እና voucher code ኡን አጥፋው ሌላ ሰው እንዳይወስድብህ።
እሺ እሺ እሺ
እሺ